Hello ሌላው okay ሰላም ነው።
ሰላም
ዋጋ ማወቅ ፈልጌ ነበር። የ chest CT scan without contrast okay chest CT scan with contrast ነው።
without እሺ
high resolution CT ማለት ነው።
ሁለት ሺ አራት መቶ ሰማንያ ብር ነው።
resolution ሆኖ
ነው high resolution ሆኖ አዎ፣ ሁለት ሺ አራት መቶ ሰማንያ ብር
ኦኬ። እሺ እሺ እሺ፣ አመሰግናለሁ።